ጤና ይስጥልን።
አብሮ ይስጥልን። እንዴት አደራችሁ?
እግዚአብሔር ይመስገን።
አሊ ባባ ማሊ ባቦች ነን። አዎ።
እሺ፣ ራባ ኮር ነበረኝ እሺ ወይን የሚቀየር ይችላሉ። ይዘውልን ይምጧ።
ኦ፣ የት መ- የት መስቀል ፍላወር ያለው ብራንቻችሁ ወይስ የትኛው?
ፓስተር ወይም አዎ።
አ ፓስተር ቁጥር ልስጦትና
እስኪ ቁጥር ስጭኝና
ይዘውልን ይምጡ። እንችላለን። ይቀየርልዎታል በፈለጉ
እ፣ ቅያሬ እንግዲህ ከሁለት አንዱ አላችኋ።
አዎ ቅያሪ አዎ ይኖረናል። አዎ።
እሺ
እሺ ዜሮ ዘጠኝ አርባ አራት ቆይ ልጻፈው እንዳለ እሺ እሺ ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት እ
ዜሮ ዜሮ
እ ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ ደውል ሰው እሺ